ወየው ሲል
እሱ አንተ ጋር ነው የሚቀረው?
እና አንተ connect ካላረክ እህ ለእኔ ሰጠው ነበር።
አዎ እንትን ነው ላይ ምንድነው መሰለህ ቁጥሩ ሁሉ የተለያየ ቁጥር አላቸው። ሁሉም ጋር ነው የሚጠራው በቤት ነው የሚደወል ሁሉም agent ኦች አዎ አሁን ይሄ ሁላችንም individually ቁጥር አለን፣ ግን የሚጠራው ሁሉም ጋር ነው የሚጠራው። ኦኬ በሆት ስፖት እኔም እንደዛ ፓራዶክስ የገባው ምሮኝ እኮ ነው አንተ አንተን ደውል የሚል ይሰራል፣ ግን እንትን ግን አይሰራ ቦይንግ ግን ሳም ቼክ አድርጓለሁ። ሰው ስለዚህ ሚንግ ብቻ ነው የሚሰራው ማለት ነው።